hello ጤና ይስጥልን ተድላ አምቡላንስ service ነው እባክዎ የምንረዳው? hello ጤና ይስጥልን ተድላ አምቡላንስ hello ጤና ይስጥልን ተድላ አምቡላንስ service ነው እባክዎ የምንረዳው?
ሰላም ነው።
እግዚአብሔር ይመስገን። አቤት
እንደምሽ ሰላም ነው።
እግዚአብሔር ይመስገን። እባክዎ ምን ልርዳው?
እ?
እባክዎ ምን ልርዳው? የአምቡላንስ service ነው።
አይ ጉዳይ ነው። በቃ አንቺን ስለምወድሽ ነው የሚደውሉ hello hello